ሄሎ ጤና ይስጥልኝ ቤስት ቤት ቃል ኪዳን ነው የምልጠው።
ሪፖርት ካላኩኝ እኮ ስንት ሰዓት ሆነዋል? ብሩ አልተመለሰም። ምንድን ነው?
እሺ በምንድን ነው ያደረጉት?
ቴሌግራም ልክ ያለው ቁንትሩን ላክ ብለውኝ ማለት ነው።
እሺ ቴሌግራም ላይ ስሙት ማን ነው? ይቅርታ
አ የቴሌግራም ስሙትን ይንገሩኝ።
ሀታቱ ቅድም እኮ ተናግራለሁ። ሀታቱ ምን ነው?
አታቱ
አ በዚህ ቁጥሩ ይሄው ነው እኮ በዚህ ቁጥር ነው አ በዚህ ቁጥር ነው።
አዎ ቁጥሩም ይሄው ነው። የላኩበትም ይሄው ነው።
እሺ ስንት ብር ነበር ዲፖዚት ያደረጉት?
ያው ሶስት መቶ ብር ነው የተጫወኩት። ሁለት ላይ ነው ያቆምኩት። ስድስት መቶ ብር ነው ያቆምኩት።
እሺ ሀሳቱ
አዎ አዛቱ ምን ቴሌግራም ነው ልክ አላኩ ከላኩን ቆይቷል።
እሺ ለፕሮቫይደሮቹ እኮ አሳውቀናቸዋል። ትንሽ ይጠብቁ። እነሱ እስከሚመልሱልን እየጠበቅናቸው ስለሆነ ነው እኮ እኮ አሁን ከአስራ ሁለት ሰዓት ጀምሮ እስካሁን እኮ ነው ሲበ- ሲበላ ይበላል ሲበላ ብቻ ነው እንዴ?
አይደለም። እን- እነሱ ናቸው የሚያስተካክሉትና እነሱ እስከሚመልሱልን እየጠበቅን ስለሆነ ነው። ይቅርታ እኮ ምን ይሄ ማሽን የሚያይ ነገር ይሄን ያህል ይከብዳል?
እኮ ውጪ ያሉት የፕሮግራሙ ባለቤቶች ናቸው check እያደረጉት ያሉት እና እነሱ ሲመልሱልን ነው ለእናንተ የምናሳውቃችሁ። ለዛ ነው ትንሽ ይጠብቁን
እኮ እስካሁን የጠበቁ ነውና ይመልሱልና እኮ እኮ። እሺ ድጋሚ እናሳውቃቸዋለን። ሲመልሱልን እናሳውቆታለን
እኮ ሲመልሱ እስከ ምን ሰዓት ልጠብቅ? እስካሁን እየጠበቅኩ ነው።
እኮ። እሺ ትንሽ ይጠብቁን። እሺ
እሺ።
እሺ